ሰላም ሰላም ጤና ኢንቨስትሜንት ከዳር ነው የዋኮም ለድሮ እሺ እንትን ዊዝድሮ አድርጌ ነበረ ኮንፊርም እንድታደርግልኝ ነበር።
እሺ የምስል ቁጥር የደወልክበት ነው?
አዎ
እሺ
ሰው ቢያገኝ
እኔ የምልህ ይሄ ተቀጥሎ ነው እንደለቀቀ አሁን እ ሰው ላይ የሰው ኃይል ወደዚህ ነው የተቀበለው።
ነገር ምን
hello hello hello hello ይህ አቤት፣ ይቅርታ አቤት።
ስልክህን ድጋሚ ላስቸግረህ አንዴ እያወጣልኝ ስላልሆነ ነው ዘጠኝ እሺ አስራ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ አምስት ሰማንያ አምስት አርባ አምስት አርባ አምስት እሺ፣ አመሰግናለሁ።
እሺ ችግር የለም። ሰንት ነህ? በይ በይ ና ብለህ ነው። የለም እ አንቺ እንዴት ነሽ? እ? አ ና ችግር የለም እ እ አላልኩም። ቆይ እ
ሄሎ እ አቤት እሺ፣ ሲስተም ቢዚ ሆኖ እ፣ እየከፈተልን አይደለም እና ምናችንም ጋር መልሼ ልደውልልሽ። አባቴ ዜሮ ዘጠኝ ስንት ነበር? ይቅርታ ለስኛ አስራ ዘጠኝ ሰማንያ ዘጠኝ አስራ ዘጠኝ ሰማንያ ዘጠኝ ሰማንያ አምስት አርባ አምስት ሰማንያ አምስት አርባ አምስት መልሼ እደውልልሃለሁ። እሺ እሺ እሺ በጣም ይቅርታ።
ችግር የለም።
እሺ እሺ